ዝም ብዬ ነው ግን እስ ፋይን ሄሎ ሄሎ ምሪ ይኸውልሽ ወይ?
ይሄ ፒሲው ላይ አለ አይደል የከፈትሽው አ ይቺ ሾርት ከታ ክሬዲተር ይሄ ቲቪው ከኮምፒውተር ጋር ተገናኝቷል እንዴ መሰለኝ መ- ኦኬ ስለዚህ ኮም ከኮምፒውተር ጋር ከተገናኘ ኮምፒውተሩ ላይ ነው የሚኖረው ጌሙ ከኮምፒውተር ጋር ካልተገናኘ ግን እዛው ነው የሚሆነው
አ ስለዚህ የፊቱ ግን ቼክ አልከታለ አድርጊውና- እኮ ፎቶ እ?
ለማንሳት ስንነካው እኔ ይወጣል።
ዲስኩን
አዎ የኔ ዲስኩንም ያንንም እ፣ ማጥፋት እኮ ትችላላችሁ ታዲያ ኤክስ ማድረግ ይቻላል
እም፣ ሆም ንጊና ኤክስ አድርጊው እሺ እሺ
ምንም አልገባንም። እሺ አይ፣ በእናትህ፣ ምን አይነት ነገር ነው?